ምን ብትወደኝ ነው ምን ብታስበኝ አዲስ ዘመንን ቀን ያሳየን ኦ አምላኬ ዘመንን ካየው ከተሻገርኩኝ ኦ ጌታዬ እዘምራለው ስቡህ እያልኩኝ ኦ አምላኬ ዘመንን ካየው ከተሻገርኩ ኦ ጌታዬ እዘምራለው ስቡህ እያልኩ